ጤና ይስጥልን ማሊባባ የኔ ቆንጆ በእናትሽ ኢንተርናሽናል ይስጥልን።
school አብሮ ይስጥልኝ። በእናትሽ ማማዬ ቅድም ደውዬ የ international school እንትን address ኦች ፎጥ ማን ነው ስልኮች ልክልሻለሁ ብለሽ ማማዬ busy ሆንሽ መሰለኝ።
እሺ ዜሮ ቆይ እስኪ አንዴ መቤት የኔ ቆንጆ please
ዜሮ ዘጠኝ ዜሮ ዜሮ ሰማንያ ሶስት ዜሮ ሰባት ነው አይደል ስልኩ
የኔ አዎ ማማዬ በቃ እሺ በዚህ ልክሎታለሁ አሁን የመጨረሻው ስልሳ ዘጠኝ እሺ ማሪ አዎ እኮ ዜሮ ዘጠኝ ዜሮ ዜሮ ሰማንያ ሶስት ዜሮ ሰባት ስልሳ ዘጠኝ አዎ በምን ትልኪልኛለሽ? በቴሌግራም ነው በዚሁ በቴክስት በ text ልክሎታለሁ በዚህ ቁጥር please የኔ ቆንጆ አሁን ልክሎታለሁ እሺ እሺ፣ እሺ ማሪ